Hello, ጤና ይስጥልን ብስክሌት
ሰላም
Hello ወጪ አርጊ ወጪ ሶስት ሺህ አምስት መቶ ብር ወጪ ሁለት መቶ ሰማንያ ብር ደግሞ ገቢ አድርጌ ነበረ።
በደወልክበት ቁጥር ነው
ዜሮ ዘጠኝ ሰላሳ አራት
ዜሮ ዘጠኝ
ሰላሳ አራት ዜሮ ዘጠኝ ሰላሳ አራት ሰላሳ ሰላሳ እሺ ንገረኛ ዜሮ ዘጠኝ ሰላሳ አራት
ሰላሳ ዘጠና ሁለት ሀያ ስድስት
ዘጠና ሁለት ሀያ ስድስት
አዎ ያሬድ
መቼ ነው? ዛሬ ነው።
እ- ማ- ትናንትና እ- ስድስት ሰዓት አካባቢ ነው። ለሊት ስድስት ሰዓት ነው።
ሶስት ሺ አምስት መቶ እና ስንት
ገቢ ደግሞ ያደረግኩት ደግሞ ሁለት መቶ ሰማንያ ብር ሁለት መቶ ሰማንያ ብር ገቢ ያደረግኩት አልገባም በፖስት ወጪ ያደረግኩትም አልገባም።
እሺ ሶስት ሺ አምስት መቶን approved አድርጌልሃለሁ። ትንሽ ጠብቀው ይገባል። ሁለት መቶ ሰማንያው pending ላይ ነው። ትንሽ ጠብቀውና ካልገባ ለቻፓ እናሳውቃለን። እሺ
እሺ